ነው።
hello ሰላም ጤና ይስጥልን። ቢክቤት
በ account ኤ withdraw ይዤ በጣም ከሳምንት በላይ ቆይቷል። pending እያለኝ ነው እስካሁን ስንት ብር ነው?
ወ- ሁለት ሁለት መቶ ብር ሁለቴ
ቤት ቤት ቁጥር ኬ ነው?
እ አይደለም በቃ ልንገርሽ አዎ አስራ አንድ ዘጠና አምስት ዜሮ ዘጠኝ አስራ አንድ ሺህ ዘጠና አምስት አስራ አንድ ዘጠና አምስት አርባ አምስት ዘጠና አንድ
አርባ አምስት ዘጠና አንድ አ ቀኑ በስንት ነበረ?
ቆይቷል። እናት አላስታውሰውም እንደዛ እንኳን
ቀኑ ግድ ያስፈልገኛል። እ፣ ወይ account history ውስጥ ግባና pending የምትለዋ ላይ ቀኑ እሺ።
ይኖራል። እሱ ላይ check አድርገህ ትነግረኛለህ።
እሺ መልሼ ልደውል ማለት ነው እሺ ይቻላል።
እሺ።
እሺ